Inkhwela lengu ,
Hello is someone?
hello Hello.
eh Eh, ሰላም ነው።
ጤና ይስጥልኝ። ሴት ነው የደወሉት? ምን ይረዳል?
አዎ እኮ እዚህ እዚህ ነበር ቼክ ነበር እንትን እ፣ ለእንትን ስፔ- በስፔን ነበረ ወስዳለሁ ግን እንትን እም፣ ኒድል ኒድል አገኝ እ፣ ቲኬት ወ- ቲኬት አልወሰድም ግን ብር- ብር አላ- ብር- ብር አልያዝም
ይቅርታ አልገባኝም። ጥያቄው በደንብ አይሰማም። ምንድን ነበር ወደ- ያሉኝ?
ምን ነበረ በስፔን ናችሁ ወረደ ቤስት ቤት አዎ፣ ልክ ነው።
አዎ እንደዛ ነው። እኔ ጋ ኮስትመር ነኝ ኮስትመር ነው። በዝበድ በዝበድ ነበር ላይ እሺ Best Bet customer ነው።
አሁን እኔ- እኔ- እኔ ምን አለ እሺ
እ፣ ንድል አገኛች
ምን አሉኝ?
ንድል አገኙ ለበዘድ ማለት ነው።
እሺ
አዎ አሁን ብር ገና ነው አልወሰድም።
ቅድም ምን ምን አሁን አምስት ቀን ወደ አምስት ቀን በላይ ማለት ነው።
ገንዘብ ወጪ አድርገው አልገባሉትም?
እነሱ እዚ- ለዛ እዚህ ነው?
ወጅ- ብር እዚህ እ እ ምን ይላ የለም አሉ እንትን ምን እያለ አለ እዛ ነው የምደወል እዛ እንትኑ ማኔጀር ከደወልኩ እ በቃ ሲመለሳል። አሁን ምንም አልነገርኩም።
ከሱቅ ነበር ማውጣት የፈለጉት?
አዎ
ምን ነበር ትኬት ነው ወይስ እ፣ ሌላ ቴስት ነው?
ነው ቴስት ቲኬት?
ነው። አዎ ቲኬት ትኬቱን ይዘውታል አሁን?
አዎ ቲኬት ይሰባል።
በወረቀት ነው የያዙት ትኬቱን የቆረጡት?
አዎ ይያዛል ይያዛል፣ ግን እኔ ብር አልገኝም።
ችግር የለውም። ትኬቱን ከስር barcode አለች አ ትኬቱ ስር እ፣ የሆነ መስመር መስመር ያለበት
እ፣ አሁን ወደ አምስት ቀን በላይ ማለት ነው።
ችግር የለ check አደርግልዎታለሁ። ግን ከስር መስመር ያለበት አለ አይደል? ትኬቱ check አርግል check check በጣም በር check አርግል check ገብቶኛል።
አርግል ቁጥር ልጠይቅዎት ስለሆነ ነው። እሺ ሄሎ፣
ሄሎ ከስር ያለውን ቁጥር ይንገሩኝ። cashier code የሚለውን cashier code የምትል አለ።
እሷ የለችም?
አዎ አለ cashier code እሷን ይንገሩኝ።
ለደ
እሺ ነገሩ ያዝ ያዝ አሳብ
ሄሎ፣
ሄሎ ያት ገዝ ያኑ አለ አለ ስልክ ውስጥ ነው የሚፈለግ
ስልክ ውስጥ ነው። እሺ
አዎ አሁን ነው አይ- የሚፈለግ አይዲ ወይም ካሽር ኮድ የሚለውን ችግር የለውም።
አዎ ከቸር ኮድ አሁን ይኸውልህ አንዱ
cashier code ይኸው ጣብ እሺ
ten እሺ
ሀያ ሶስት እሺ
ዘጠና ሁለት ሰባ ሶስት
እሺ
ይህ ነው check አድርግልኝ በቃ ደውልልልም ልመለን ማለት win ነው win ነው check አድርጌዋለሁ።
okay።
ያሸነፉት ትኬት ነው
እ?
የት- ያሸነፉት ትኬት ነው። ሱቅ ሄደው መውሰድ ይችላሉ።
ኦኬ
ድዋባን ደንበኞች፣
እሺ
እሺ መልካም ቀን።
okay የኔ